hello ጤና ይስጥልኝ። እግዚአብሔር ይመስገን። እ እ አሜን። እግዚአብሔር ይመስገን።
አሜን። ለመመስገድ ነበረ እሺ፣ ይቻላል። በኦንላይን ነው ወይስ በአካል ነው መመዝገብ የምፈልገው?
እ ኦንላይን ላይ ኦንላይን ላይ። እሺ፣ ይቻላል። ስም ማን ልበል?
ኤልሳ አለማየሁ። ምን ምንድን ነው የሚያስፈልገው?
እሺ፣ ስምሽ ጻፍና ኤልሳ እነግርሻለሁ።
okay እሺ።
ኤልሳ ማን?
ኤልሳ አለማየሁ።
ኤልሳ አለማየሁ።
እ
ስልክ ሊያዝ ኤልሳ። አንቺ እያልኩ እያናገርኩ ችግር የለውም። አዎ ወጣት ነኝ። አዎ ዜሮ ዘጠኝ ዜሮ አንድ ችግር የለውም። አስራ ሶስት አስራ ሶስት ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ እ እሺ ኤልሳ፣ እኛ ጋር ኮርስ መውሰድ ኮርሱ መውሰድ የፈለግሽው በኦንላይን ነው?
አ ኮርሱ ኡ በኦንላይን ማለት በስልክ ምናምን ነው?
በኦንላይን እያዩ ማለት ነው። አዎ አ- አይ መጥቼ በአካል ቢሆንልኝ ደስ ይለኛል።
እኛም ደስ ይለናል።
እሺ እንደዛ ይሻለኛል።
አዎ እሺ more ፊት ለፊት እየተያዩ ስንማር መግባባት ቆንጆ ነው።
አ አ እሺ ኮርሱ የሶስት ወር ኮርስ ነው።
አ በሶስት ወር ውስጥ በሳምንት ለሶስት ቀን ትምህርት ይኖራል። ከአስራ አንድ okay።
ተኩል እስከ አንድ ተኩል ማለት ነው።
okay
ይህ ማለት ሰኞ፣ ሮብ፣ አርብ ካልሆነም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ class ይኖረናል ማለት ነው።
okay እሺ
class ኡን የሚያስተምረን ኮሜዲያን እሸቱ ነው።
okay አዎ እሺ አከፋፈሉ ሁኔታ በ credit ሀያ credit hour ነው የምናስተምረው።
እህ።
ሀያ credit hour ማለት በ credit hour ነው የምናስተምረው።
አ ቅድም እንደነገርኩሽ ከአስራ አንድ ተኩል እስከ አንድ ተኩል ለሁለት ሰዓታት በሳምንት እናስተምራለን ማለት ነው።
አ አ ስለዚህ ሀያ credit hour ኖረ ይኖረናል ማለት አይደለም።
አ
የአንድ credit hour ዋጋ ሰባት መቶ ሀምሳ ነው።
okay አዎ በብር ስናስበው ሀያ credit hour በሰባት መቶ ሀምሳ አስራ አምስት ሺህ ብር ይመጣል። ስለዚህ አዎ።
ዋጋችን አስራ አምስት ሺህ ብር ነው።
okay እሺ ትንሽ ተወደደ። እሺ ለማንኛውም የካቲት ሀያ አምስት ድረስ ግን እርስዎ እኛ ጋር ከተመዘገቡ
እ? ሄሎ ሄሎ